hello ከናሲካ አይደለም እየጋበዙ እኮ ነው። ሀዋ ወስቤት ይሄ ይራራል ነው ማለት ነው። አንቺ እንደዚህ ሳይሆን መስማት ያለብሽ ring ነው የምትሰሚው። ጥሪ ነው ስትደውይ ይሰራል የሚባለው ይሰራል።